ሰላም Bistovic. ሄሎ ሄሎ፣
ሰላም Bistovic.
ሰላም ነው።
እንርዶት ሄሎ፣
አይሰማም። ምን እንርዶት?
voucher ID ን ለማወቅ እንዴት ነው?
voucher ID አ account history ውስጥ ትገባና አ voucher history የሚል አለ።
okay።
እዛ ላይ ታገኘዋለሽ።
ከ voucher ውስጥ ወደ ቴሌብር እንትን መመለስ አይቻልም?
ከምን ውስጥ?
አ ከ deposit ላይ ማለት ነው።
እሺ
withdraw ሳደርግ ወደ voucher አደረኩት ቴሌብር ለማድረግ ገብቶኛል። አዎ፣ ከዛ ወደ account መመለስ ትችላለሽ።
ወደ እሱን ከበደኛ እሱን ለመጠቀም ቴሌግራም ትጠቀማለህ?
አ ቴሌግራም የምትጠቀም ከሆነ እዛ ላይ ጻፍልንና የእኛ ቤት አ ቴሌግራም ላይ step ኡን እንልክልሃለን። እሱን እያየ ታደርገዋለሽ።
ቴሌግራም በ በስልክ ቁጥር ነው የምጽፍ አዎ በዚህኛው አዎ በአንተ ስልክ ቁጥር ወደ እኛ ማለት ነው። የእኛን ቴሌግራም page ታውቀዋለህ አይደል?
በእንትን መመለስ አችልም። አንተ አሁን በስልክ እኛ ቁጥሩን ነገር መመለስ አንችልም አንችልም።
አለ።
ለዛ okay። ስለዚህ ቴሌግራም ነው የሚያስፈልግ።
አዎ ጻፍልንና እዛ ላይ እንልክልሃለን። step ኡን picture ኡን እንልክልሃለን። ማድረግ ነው። እሺ
አመሰግናለሁ።
ችግር የለውም።